ሄሎ ሄሎ
አቤት፣ ሰላም፣ እንዴት ዋልክ?
ሰላም ሰላም ነው።
አዎ፣ ማን ልበል?
ፋይን አዲስ ነው የደወልኩልህ።
አ፣ እሺ እሺ፣ እሺ፣ document document ን ማን ነበር scan ያደረገልህ እዚህ?
እ፣ እንትና እ፣ የሆነች ሙስሊም ልጅ ስሟን አላውቀውም።
እም፣ እ፣ እሷ ቆይ አንዴ ልጠይቅልህ። እ፣ አይ በቃ እሷ- እሷን አውቄያታለሁ።
እሺ ምን ነበር የተመዘገብከው? ፊንላንድ ብቻ ነው? ሌላ ሀገር ተመዝግበህ ነበር?
እኮ ፊንላንድ ነበር የተባለው። ከዛ ላይ ፊንላንዱ አለፈብን እንትን ሳትሉልን እናንተ።
Okay።
ከዛ ላይ አሁን ለቻይና ብዬ እኮ አናግሬያለሁ ቴሌግራም ላይ።
አዎ ገባኝ። እኔ እየጠየቅኩ ያለሁት አሁን የቻይናውን እንትን ልልክልህ ነበር፣ ግን ቴሌግራም ላይ document ኦች እ።
ሄዱ። እኔ ደግሞ እንትን የፊንላንድን board access ማድረግ አልችልም እና document ን እ፣ ይዘሃል scan የተደረገ ቴሌግራም ላይ መላክ ትችላለህ።
ምን አልከኝ?
document ህን ከያዝከው ቴሌግራም ላይ ምን አልከኝ?
ልትልክልኝ document ህን ቴሌግራም ላይ ልትልክልኝ ትችላለህ ወይ? At least ፓስፖርት የምኑ የእንትኑ ፓስፖርትህንና የፓስፖርት አዎ፣ ፓስፖርትና እ።
የትምህርት ማስረጃ master ና bachelor ነው።
Bachelor
እሱ- እሷ እኮ ግን scan አድርገው ነበር እንደ አዲስ ነው የምልክልህ።
እ፣ አዎ እኔ እንትን እሷ ስለሌለች አሁን እና አንድ ቢሮ ስላልሆንን access ማድረግ አልቻልኩም።
እ፣
ቴሌግራም ላይ ትልክልኛለህ?
እኮ አሁን አዎ ላክልኝ።
በዚህ ስልክ ነው እ፣ አይ ወይስ በላይን አዲስ በሚለው በላይን አዲስ አዎ እ አዎ በላይን አዲስ Hello በላይን አዲስ ስልክ ነው።